ጤና ይስጥልኝ ራንክ
ሰላም ነው እማ።
እግዚአብሔር ይመስገን።
እ፣ ምንድን ነው የቆዳ ምናምን እንትን ነው አይደል?
ራንክ የቆዳ ክሊኒክ እሺ፣ facial ትሰራላችሁ እንዴ? hello፣ ቆይ አንዴ ልጠይቅልሽማ። ወሎ ሰፈር ነው facial ወሎ ሰፈር።
እሺ እኮ ትሰራላችሁ ፌሻል?
አዎ ወሎ ሰፈር ደውይላቸው ደግሞ ኦኬ፣ እሺ፣ እሺ።